hello
አቤት ሰላም ነው።
ሰላም ጤና ይስጥልን። ቴሌቪ
ጤና ሰላም ነው።
አለን አለን። ምን ልርዳው?
አጋጣሚ message ተልኮ ይደውሉልኝ ምናምን ስላለ ነው።
አዎ፣ ቴሌቪ game ነው። ጌሞችን ሲጫወቱ ሽልማቶች አሉ።
አ፣
ኮከብ 985 መሰላል ብሎ ይደውሉ። ለመመዝገብ አንድ ቁጥር፣ ለመጫወት ሶስት ቁጥር፣
እ፣ ቋንቋ ይምረጡ ሰባት ቁጥር።
እሺ፣ እሺ፣ እናመሰግናለን።
ምንም አይደለም።